አስሄዱ
ወዲያውኑ የመለሱልኝ
ማለት ጠይቄለት የለው ጤና ይስጥልኝ ሰራለኝ
እሺ በጉት ይኸውልሽ ሀያ ሰባት አስራ አራት መልስ አላልኩትም። ለካስተመር አድርስ ነው ያልኩት። እፈልጋለሁ ብላለች። ሄሎ መሰረ ነው የመልስ አዘዝ
ደጋገብሽው መሲ በሰላም ነው
ምን ላድርግ ብለህ ነው
ሀያ ሰባት አስራ አራት አንዴ እስኪ እኔ ጋር አንድ እንትን ነው እያሳይ ነው ሬስቶራንት ሁለት ምግብ ነው የታዘዘው እያለችኝ ነው።
እሺ አንዴ ልጠብ ጠብቀኝ። እሺ ስምም አብዲ ነህ?
ገበያ
እሺ
ያሳይ ከፈለግሽ
እሺ እሺ ጠብቀኝ እስኪ ከፍትልኝ። አብዲ አንድ ነው የታዘዘው፣ አንድ ነው የታዘዘው።
አሻ አይ እሱ ነው ያ- የታዘዝኩት እያለችኝ ነው። ለዛ ነው ምግብ ቤት ነው።
አዎ
እሺ አንዴ ጠብቀኝ። እሺ አብዲ መስመር ላይ ጠብቀኝ፣ አትዝጋው።
ኧረ መሲ ዶሮ አይደለም የሚሰራው። ኧረ በፈጠረሽ
አብዲ አንድ ነው። እሺ
እንደነ እሱ ያለሽ አንድ አንድ ነው። ከዚህም የታዘዘው አንድ ነው።
ኦኬ እሺ። ደግሞ ታዛዡ ደግሞ ፒኑን እስኪ ላኪሽ አንቺ ጣቱን ታሳየሽ።
ራሱን ምን አልከኝ? ራሱን ነው መለካለህ አብዲ። እሺ እሺ
ሙሉ ሳንዱ ሲጣ
እ እሺ እሺ እሺ እለካልሃለሁ።
በቃ እየነካሽ ነው አዎ እለካልሃለሁ።
ተጋዳራ
ምን አልከኝ?
ለዝቀው ወይ ታ- ታዛዡ ወይ እኮ ዝጋው፣ ችግር የለውም።
እሺ እሺ